ከእኔ ፍቅር ነኝ ወይ? እንዴት ነህ?
አለሁ አለሁ። ይኸውልሽ አርባ ስድስት ዜሮ ሰባት አርባ ስድስት አስራ አንድ አርባ ስድስት ዜሮ ሰባት እና አርባ ስድስት አስራ አንድ ከጫልሽ አርባ ስድስት አስራ አንዱን አስወጪልኝ። ያኛው ረዥም ስለሆነ ረዥሙን ለስራው
እሺ፣ ቆይ ሊየውና
እስካሁን አረ- load እያደረገብሽ ነው።
አዎ፣ ትንሽ ኔትወርክ ያስቸግራል መ- መች ነው ሀሳብ የምትሆኑት ግን?
እም?
መች ነው ሀሳብ የምትሆኑት? load ነው ያደረገበት ጊዜ
ሉኪ መስጂ ቤት ነው።
እ?
ሉኪ መስጂ ቤት ነው።
አል- አልሰማው ጭርታ
ይሄ ከበርገር ወደ ሉኪ መስጂድ ይላል። እዚህ ጋር
አላውቀውም እኔ
የት ነው? ሎቄ ነው።
ለቂ ወደ ወንጋ በለኝ እ፣
ኦኬ፣ ታደርሽ ይመስለኛል። እርግጠኛለሁ ብቻ ግን ወደዛ አካባቢ
ኦኬ።
እናንተ ሰው ማለት ነው።
የማ የኛ በፍጹም አይደለም።
ለእኛ ብትቀርበን እኮ መቱ ይቻላል።
ሄሎ አብዲ፣ ዋይ ዋይ የሎቄ ሆኖ እሺ የሚወጣው
እኮ እሱን ከበርገር አልችልም።
እሱ ይጣልክ።
አ- አ- አር- አርባ ስድስት አስራ አንዱም ማለት ነው።
አዎ፣ እሱ ወጥቷል።
በቃ ጎበዝ ጎበዝ።
እሺ፣ አብዲ፣ እሺ።